Madam
hello hello ሰላም ጤና ይስጥልኝ።
አብሮ ይስጥልኝ። ካልጫነ ልነሳልሽ ግን ወይ ከኋላም ነው ምናለኝ?
ሌላ- ወይ የኔ ናት።
ምን ልታዘዝ አባ?
አዎ እንትን ፈልጌ ነበር ቦታ።
ለቅዳሜው ነው?
አዎ አዎ አዎ አሁን ደውዬ ነበረ በመሀል ተቋረጠ። ሄሎ ሄሎ ስም አለበል ይርጋላ
ዝርጋለማን
ኖ ብዙ አለም ሳይሆን ይርጋላ ዝርጋለማን አሰፋ
እሷ ይዘው ነው ሚሆን ዜሮ ዘጠኝ አስራ ሰባት
ስንት አለ?
አስራ ሰባት እሺ ሰላሳ ዘጠኝ እሺ
አርባ ስድስት ስልሳ ስድስት እሺ ለስንት ሰው ነው የፈለጉት?
እኔን ጨምሮ አራት
አራት የአራት ሰው አዎ አዎ
የስምንት ሰዓቱ ነው አለም ሲኒማ።
አዎ አዎ የስምንት ሰዓት
እሺ account text አደርግልዎታለሁ፣ በዛ ማስገባት ይችላል። እኔ መዝግቤዎታለሁ።
okay እሱ እስከ መች ነው ማስገባት የምችለው?
ያው እስከ ቅዳሜ ድረስ ማስገባት ይችላል።
okay እስከ እስከ ፕሮግራሙ ሰዓት ማለት ነው አይደል?
ማለት ከዛ ሰዓት ድረስ ሳይሆን ቦታ ካለፈ ያው እ
በተመዘገበው ስል እና account ያስገባ ሰው ነው ቦታ የሚይዘው።
okay ባስገባ ሰው ነው የሚያዘው ማለት ነው።
አዎ አሃ፣ እህ፣ እህ። okay እሺ፣ በጣም አሪፍ። ስለዚህ እስከ ነገ እ፣ እ፣ ምናምን አስገባዋለሁ። እሺ እኔስ እሺ account ነው እልካለሁ። ተመዘገበ ምናምን ትላለህ መልካም ቀን።
እሺ፣ አመሰግናለሁ። እኔ እናት እሺ